ሄደህ ጤና ይስጥልኝ ማማስ ኪችን አቤት
እሺ አቶ ቅዱስ ነው አ እሺ ከአሪፍ ፖስ ነው የምደውልሎት ከአሪፍ ፔ ኤደል እባላለሁ እሺ ከአሪፍ ፖስ ጋር በተገናኘ ላናገሮት ነበር የደወልኩት okay ምን ነበር እሺ ለተወሰነ ጊዜ ምንም አይነት transaction አላየን በ POS ማሽኑ እና ምናልባት ከእሱ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ነበር
እኔም ሰሞን እረፍት ወስጄ ስልገባኝ እኔም መረጃ የለኝም።
ምን አለኝ ይቅርታ እረፍት ስለወሰድኩኝ ይህን ሰሞን መረጃ የለኝም።
እሺ ስልክ ቁጥር ይሰጡኛል እዛ ያለ ሰው
okay እሺ text አድርግልሻለሁ።
እሺ እ፣ መልሼ ልደውልሎትና የያዙትና እደውልሎታለሁ መልሼ ይሰጡኛል እሺ እሺ እሺ እናመሰግናለን
ስልክ ያዝልኝ።